ጤና ይስጥልኝ ልጆ ኢትዮጵያ የደነኛ ባኮምን ነው።
አሁን ደውዬ ነበር። ይቅርታ ከፈጣሪ የደንበኛ ቁጥሩን ነገር ይመረሽ ነበር።
አዎ ነገሩ
አስራ ዘጠኝ አስራ ዘጠኝ ስድስት ሰላሳ ዘጠኝ ስድስት ሰላሳ ዘጠኝ አንድ ጊዜ መስመር ላይ ጠብቁኝ። በዚህኛው አላገኘሁትም። እስቲ በስልክ ቁጥር ልመዝግብ። በየትኛው ነበር የተመዘገቡት?
ዜሮ ዘጠኝ አስራ አንድ
አስራ አንድ
ዜሮ ዘጠኝ አስራ አንድ ስልሳ ስምንት ሀያ ሰባት ይቅርታ ይቅርታ ማየ ዜሮ ዘጠኝ አስራ አንድ ሀያ ሰባት
ሀያ ሰባት ስልሳ ስምንት አርባ ሁለት